ሰማንያ አራት ጤና ይስጥልኝ ከ BGI ኢትዮጵያ ነበር የደወልኩሎት
ሁለት
ተቋረጠቦት ይቅርታ ምን ልርዳዎት
ሰላም ነው።
እግዚአብሔር ይመስገን BGI ነው አዎ ከ BGI ኢትዮጵያ ነው
ስደዋውል አላነሳችሁልኝ።
አዎ የ system እንትን ችግር ነው ጦር ኃይሎች ሊያ ሆቴል ትላንትም አሳውቀን ነበረ cooler ኡ እሺ
እና እስካሁን አልመጡም። ግርማም እመጣለሁ ብሎኝ ነበር እኛ ጋር ደውሎ አስመዝግበው ነበረ
እ?
እኛ ጋር ደውሎ አስመዝግበው ነበር አዎ ትላንት
አሁን በደወሉበት ስልክ ቁጥር ነው አዎ አይ አይደለም በሌላ አስራ አንድ ቤት ነበረ እሺ ስልክ ቁጥሩ ንገረኝ።
የተደወለው እስጢፋኖስ ዘርጋ የሚለው ፊኑ ልስጥሽ ስልክ ቁጥሩ
እ?
የ- የደወሉበትን ስልክ ቁጥር ትናንትና
ትላንትና ዜሮ ዘጠኝ አስራ አንድ አስራ አንድ
ሀምሳ ሁለት ሀምሳ ሀምሳ ሁለት ሀምሳ ዜሮ ስድስት እሺ እያየሁሎት ነው። መስመር ላይ ጠብቁኝ።
አዎ። እና እስካሁን አልመጡልኝም። አሳተመር ደግሞ በጣም ትቸግርናል።
እሺ ሊያ ሆቴል ሎት ወይም እስጢፋኖስ ዘርጋ ሌላ ሆቴል?
ሆቴል ነው። ጦር ኃይሎች
እሺ ሊያ።
የኛ ጥያቄዎት ወደ ጥገና ክፍል ተላልፎሎታል። እስካሁን አልመጡሎትም።
እሺ
እሺ እኔ መልሼ አስተላልፍሎታለሁ። የጥገና አቤት።
ክፍሎች በተቻለ ፍጥነት ይመጣሉ፣ ይጠብቋቸው። እኔ መልሼ አሁን አስተላልፍሎታለሁ። እስካሁን እንዳልመጡሎት።
እሺ፣ ግርማ ስደውል እዛ አሳውቅ ስላለኝ ነው።
እሺ ተላልፎሎታል። ዛሬ ይመጡሎታል፣ ይጠብቋቸው።
እሺ፣ እሺ።
ስለደወሉ እናመሰግናለን።
አመሰግናለሁ።